ይስጥልኝ ቪኦኤ ኢትዮጵያ ህይወት ነኝ። እባክዎ ምን ልርዳዎ?
ቅድም እንደው የነበር ድራፍት እየሰራህ አይደለም እስካሁን አልመጣልኝ። እናቴ ምን ይሻላል?
ደውላ አስመዝግበው ነበር እዚህ አስመዝግብ ያለው በዚህ ስልክ ቁጥር ነው የተመዘገቡት?
አዎ።
እሺ ሌሎ አንዴ መስመር ላይ ጠብቁ።
እሺ እናቴ
የእርሱ ስም ማን ይባላል? ደንበኛችን አንድ ዳኒ ጨምር ዳኒ ደምር።
እም አዎ ተመዝግበው ነበረ አልመጣለሁትም።
ቅያሬ ማልመጣልኝ ራሱን ትደርሳ አልመጣልኝ።
እሺ ደንበኛችን፣ እኔ በድጋሚ አስተላልፍልዎታለሁ።
እሺ እናቴ እሺ ሌላ ምረዳዎት ነገር አለ?
ሌላ ምን ስለዚህ ነገር የለም። ስራ እየሰራ ስላልሆነ ነው አስጨነኩሽ። እናንተን አስጨነኳቸው።
እ፣ ስለተፈጠረው ችግር በጣም ይቅርታ። እኔ በድጋሚ አስተላልፍልዎታለሁ።
እሺ እሺ፣ አመሰግናለሁ።
እሺ ስለደወሉ እናመሰግናለን። አገልግሎት ላየሉት ለናሳብ ስቴት አሁን ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ቀን።
እሺ